ጤና ይስጥልን በሽታ ቤት ቤቴን የምንወደው
ኮድ እንትን ጨቅላ ማድረግ ነበረ።
እሺ ንገረኝ ካሻር ኮድ
አስር ስልሳ ስምንት አስር ስልሳ ስምንት ሰላሳ ሶስት አስራ ዘጠኝ
እሺ ገና የዛሬ ጨዋታዎች አሉት የነገም የነ- ከነገ ወዲያም አሉት ሌላውን አርሞልሃል ግን ልወስድ ነው ትኬቱ
እሺ እሺ ስደውል ነው አመሰግናለሁ መልካም ቀን እሺ